ጤና ይስጥልኝ። የበረራ መረጃ ማዕከል በኩሱ ምድር ድረስ
ጤና ይስጥልኝ። መብራት ኃይል ነው።
ኢቴስ የበረራ መረጃ ማዕከል ነው።
አሀ፣ መብራት ኃይል ፈልጌ ነበር ለማስመዝገብ። ስንት ነበረ? ይቅርታ
ይቅርታ፣ ለጊዜው መረጃ የለንም። የመብራት ኃይል ይሄ የበረራ መረጃ ማዕከል ነው።
የበረራ ነው።
አዎ፣
Okay፣ እሺ፣ thank you።
እሺ። የሚፈልጉት ካለ የሚፈልጉት ነገር ካለ ያሳውቁን። ስለ በረራ
እሺ፣ እሺ፣ thank you።
ደውል። እናመሰግናለን። መልካም ቀን።
እሺ።
እሺ።